hello ጤና ይስጥልኝ።
አብሮ ስጥልን።
ከአዲስ አውትፊት ነበረ የምደውልልሽ። online order አስገ- አስገብተሽ ነበር አይደለ? ቀሚስ።
አዎ
okay so order ኡን አሁን ማስጀመር ትፈልጊያለሽ?
አዎ
okay so ያው website ኡ ላይ እንዳየሽው pre order ነው እስከ አስር ቀን ባለው ነው የመጣው። ዛሬ order ካረግሽ so ያው order ኡን ማስጀመር የምትፈልጊ ከሆነ ሀምሳ percent የእቃውን deposit አድርገሽ ዛሬ ባለው አካውንት screenshot ትልኪልናለሽ ማለት ነው ቴሌግራም ላይ።
እሺ
ስለዚህ አካውንቱን እና ቴሌግራማችንን ከፈለግሽ በ text ጽፍልሻለሁ።
እሺ በቴሌግራም ላክልኝ።
በቃ ችግር የለውም። በ text አሁን ልጻፍልሽ እና ቴሌግራምንም
እሺ ላክልኝ።
እሺ፣ እናመሰግናለን።
አዎ።
እሺ